ጤና ይስጥልኝ ቻፓ
hello hello አ good good hello
hello አይሰማም
ይሰማል። ሶማሊያም ያክሰው አለች።
ሶማሌኛ የለም አማርኛ ወይ እንግሊዝኛ ከቻሉ እናስተናግዶት
እሺ እንትን ነው ካርዲ ካርዲ አሰብቼ እ ቴሌብር ላይ አ፣ ውስጥም የለም አ፣ ውጭ የለም። የት የት ገባ ቼክ አድርግልኝ።
ወጪ ቴሌብር ጠይቀው ነው ወጪ የተደረጉት ዊዝድሮ ነው አ? ውዝደ- ዊዝድሮ ያደረጉት ወይስ ዲፖዚት ዲፖዚት ነው ያደረጉት
ያ- ያዝጋ- ድባ ሄሎ?
አዎ ድባ
ከቴሌብር ወዴት ነው ዲፖዚት ያደረጉት ወዴት ቱ ቱ ቱ ኤገስ ቤት አስገብቼ ነበር።
ወደ
ወደ ቱ ኤገስ ቤት እ? እ?
ቱ ኤገስ ቤት ያ- ቱ ወደ ኤገስ ቤት ቱ ኤገስ ቤት ሚያል ሚባል ሚባል አፕሊኬሽን ሌላ ይሄ አይደለም።
እሺ transaction ትሄዳለህ አዎ ይሄ አልነበረም፣ ግን ሌላ ስልክ ነበረ ዜሮ ዘጠኝ transaction message አለው deposit ያደረጉት
አይደለም፣ ሌላ ስልክ ነበረ መጀመሪያ check አድርግ ዜሮ ዘጠኝ ገባኝ ገባኝ ከቴሌብር የተላከ message አለዎት
ከቴሌብር
deposit አዋል ያደረጉበት አዋል አዋል አዎ
እሺ የቴሌግራም ስልክ ቁጥር እንስጦትና ቴሌግራም ላይ ላኩልን እሺ
እሺ ንገረኝ እሺ
ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ
ሰባ ሁለት
እሺ
አርባ ሁለት እሺ
ሰባ ሁለት
ሰባ ሁለት screenshot ላክ ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት እሺ እሺ ዜሮ- አ፣ screenshot ሊላክ
እኮ አ ቴሌግራም ላይ በሱ ስልክ ቁጥር ቴሌግራም ላይ contact ያድርጉን እሺ እሺ እሺ እሺ እሺ አመሰግናለሁ እሺ መልካም